ጤና ይስጥልኝ መረጃ ጸጋዬ ባቆምን አይተ ጉዞ መረጃ ልስጥዎ?
ደውዬ ነበረ ስለ ሳውዝ አፍሪካ ኮንፈረንስ ሊንክ ትሰጡኛላችሁ ብዬ።
እሺ ልንገሮት የያዙ
እሺ ኢቨንት ወይም ደግሞ
ኢቨንት ብዬ ልጻፍ?
አ ኢቨንት እሺ ብራይት ዶት ኮም
ብራይት አ ልንገሮት በስፔሊንግ እሺ EV
ኢ ኢቪ ከመጀመሪያ ማለት ነው ከመጀመሪያ ነው event የሚለው ቃል እሺ EV EN እም፣ T
እሺ BR ITE
እሺ ዶት ኮም
ዶት ኮም ብራይት አ ብራይት ኮም ቢ አር አይ ቲ ኢ አ Eventbrite dot com Eventbrite dot com እሺ
ሌላም ልንገሮት ten times dot com
ህህህ ten times dot com pen ነው ten አስር ቁጥር
አስር ቁጥርን ነው የምጽፈው በፊደል ነው የምጽፈው አይ፣ ten በቁ- በቁጥር በቁጥር ይቅርታ እሺ ten እና ta- times
እሺ times dot com
እሺ እሺ እዚህ ላይ ያገኛሉ እሺ አመሰግናለሁ እሺ የለቪዛን ስለደወሉ እናመሰግናለን መስ- መልካም ምሽት ይሆንልዎት አሜን እሺ ላንቺ